ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪዥን
ብር እየተቆረጠብኝ አስቸግሮ ነው።
የቴሌቪዥን game ደንበኛ ከሆኑ በየቀኑ ትኬት ስለሚገባለት ነው። በሚገባለው ትኬት game ኦችን መጫወት ነው።
ነው አይ game ኡ ስላልገባኝ ነው። game ኡ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚላለ አዎ፣ እድሉን ይሞክሩና ጥያቄ እናመልሳለን። መርጠው መጫወት ነው።
አይ ብዙ ብር ስለወሰዱብኝ ነው።
ደንበኛ ሲሆኑ አዎ ያው ትኬት ስለሚገባለት ነው።
አዎ ማቋራት ፈልጌ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚላለ
እሺ እሺ፣ አመሰግናለሁ።
ችግር የለም።
ቻው